hello hello voucher ላይ withdraw አድርጌ አሉ እንትን አልገባልኛል እና እንዴት ወደ አካውንቴ እንደምልሰው እንዲላክልኝ ነበር ቴሌግራም ላይ በዚህ ስልክ ጻፍልን ቴሌግራም ላይ ግባ ነው አንተ ጻፍኩኝ ግን አይ አትመልሶም ጉቱ ላይ
ጉቱ አ ይሄ support ቦታ ላይ የቴሌግራሙ
okay እሺ አዎ support የሚለው እሱ ላይ ነው የምልክልን አዎ አዎ ልኬ ነበር ግን እስካሁን አልተመለሰልኝም
okay ማነው ስም ቴሌግራም ላይ
እንየው
እንየው አ እንዬ የሚል እንዬ
እም። አንዴ hi ትለኛለህ አላገኘሁም እሺ እሺ አሁን ሀ በለኝ hi በለኝ ሳትዘጋው እንዳይክ እሺ ይኸውልሻለሁ ላክልኝ አዎ
hi ን ያልከው አዎ hi ብያለሁ አይ አልመጣም
ግን ልኮልኛል እኔ ጋር እንደላከልኝ ነው የሚያሳይ እም፣ አይ አልመጣም እ ቁጥር ልንገርህና በሱ ላክልን እሺ
ዜሮ ዘጠኝ
እሺ ንገሪ ዜሮ ዘጠኝ ዜሮ ዘጠኝ ዜሮ ሶስት እሺ ዜሮ አርባ ሶስት አራት አርባ አራት ሰላሳ ሰባት አርባ ሰባት ሰላሳ ሰባት አርባ ሰባት እሺ ቴሌግራም ነው ቴሌግራም አዎ ቴሌግራማችን ላይ እሺ እሺ
እሺ